ቻው።
ጤና ይስጥልኝ።
ጤና ይስጥልኝ።
አሪፍ ነው የምደውለው። ደመኛ ስንታን ደውለው ነበረ።
እህ አሪፍ ነው የምትለው ካርቲ ከአሪፍ ቤ ትናንት ደውለው ነበር። አዎ በዚህ እዛ ምን ነበረ?
በዚህ ስልክ ተደ- ደ- ደውለው ነበር። ትናንትና የሚፈልጉትን አገልግሎት አግኝተው ነበር።
እህ ትናንትና በዚህ ስልክ ደውለው ነበረ።
አረኔ ሁሉ በኪና ደወልኩ እሺ፣ ደመኛ እናመሰግናለን። መልካም ቀን።